ሄሎ
ሄሎ
ሄሎ
ጤና ይስጥልን።
አብሮ ይስጥልን።
ምን ላጣሁት?
የሆነ five L ላይ አይቼ ነበር።
ሁለት ሺህ ስንት?
ሁለት ሺህ ሶስት ሞዴል
ሁለት ሺህ ሶስት የለንም። ሁለት ሺህ ሁለት እና ሁለት ሺህ አራት
okay። ስንት ነው የሚባለው?
ሁለት ሺህ ሁለቱ አስራ ሰባት
አስራ ሰባት
በካሽ ባንክ ከሆነ ተመ- አስራ ስድስት በካሽ ከሆነ አስራ ስድስት በባንክ ከሆነ ባንክ- አስራ ስድስት
ባንክ እስከ ስንት?
ባንክ እስከ ስድስት
እስከ ስድስት አ።
ኦኬ። ሁለቱም አንድ አይነት ነው ዋጋቸው?
ያኛውማ እያለጠፈ ነው አባ ሶስት ነጥብ ስምንት ነው
ኦኬ። እንትን ይኖራ እንዴ? ዋን አር
ምናምን ዋን አር ዜድ ቱኤል ምናምን
ሴሊቲ አለን በዶልፊን ሁለት ሺህ አንድ
እ፣ በቫን ነው ወይስ?
ቫን አለ ቫ- በቫን ነው የፈለጉት
በቫን ፈልጌ ነበር ለስራ።
በቫን ሶስት ነጥብ አንድ አለን ሁለት ሺህ ሁለት
ወይስ ተወደደ አቅሙ?
ማሪባባ dot net አለን ቴሌግራም page ኣችን ላይ ይግቡና ይዩትና እ፣ ከዋጋቸው post አድርገ እናደርግበታለን ይዩት
እሺ
እሺ አምባ